ነው።
ወይ ሰላም ጤና ይስጥልን ቤተሰቤት።
እሺ ትናንትና የሆነ ብር ትናንትና የሆነ ብር አስተላልፌ ነበር፣ አልገባልኝም።
ስንት ብር ነው?
አራት ሺህ ብር ቤተሰቤት ቁጥርኬ ነው።
እ ቤተሰቤት ቁጥርኬ ነው።
አዎ እሺ check ላድርግ፣ ትንሽ ጠብቅ።
ማለት
Hello ወይ አዎ process ላይ ነው የሚለው። ለቻፖች አሳውቅላለሁ። እሺ ትንሽ ጠብቀኝ።
እሺ እሺ መልካም ቀን።